Hello? Hello? Hello? አይሰማ
ሄሎ አይሰማ
ይሰማኛል። ምን ልርዳው? ችብችብ ይወሉት።
አዎ በሀያ አራት ያዘዝነው ሽንኩርት ነበርና
እሺ
ያመጣችሁልን በሐሙስ ዕለት ነበረ። ተመላሽ አድርገነዋል እኛ ያዘዝነው ስላልሆነ ማለት ነው። ብሩን መልሱልን ብለናችሁ እሺ ብላችኋል፣ ግን እስካሁን አልመለሳችሁትም።
አዎ refund የምታደርገዋ ልጅ ዛሬ የለችም እና ያው ለሰኞ ነው የምንመልሰው ከይቅርታ ጋር።
Okay ሐሙስ ዕለት ነበር ግን መልሳለን ያላችሁት።
አዎ ትንሽ list ስለበዛባት ነው ይቅርታ በጣም። ሰኞ ግን እንመልሳለን ጠዋት ላይ። እሺ እሺ እሺ እናመሰግናለን። መልካም